hello ጤና ይስጥልኝ። hello ጤና ይስጥልኝ። ከኢትዮጵያ ከእንትን ነበር የደወልኩላችሁ ወሎ ሰፍ እሺ ትላንት ነበር የታዘዘ የነበረው መዓዛ በሚል እሺ
ከዛ አልመጣም እስካሁን። ጠዋት መኪና ሌላ መጥቶ ነበር ደርሶኛል። ኮዱም ሶኝ እ
ቅድምም ስደውልላቸው ከሰዓት ይወጣል ብለውኝ ነበረ። ዛሬ ይወጣል ብለውኝ ነበር።
በዚህ አሁን ስልክ ቁጥር እስካሁን አዎ ዘጠኝ አስራ አንድ
አርባ ሰማንያ ስድስት አምስት ነው።
አዎ አዎ
እሺ check አድርጌ መልሼ ልደውልዎት። አንድ ሁለት ደቂቃ ታገሱ።
እባክሽን እመቤት እሺ የ group ስለሆነ ነገ ደግሞ ቅዳሜ ነው።
አዎ፣ እሺ እሺ፣ ሁለት ደቂቃ ታገሱ። እሺ እሺ